አመል ቢቀይርሽ አልፈልግም ከቶ እኔ ላስቸግርሽ። ዋጉድ የሰው ነገር ብዬም እኮ አልልሽ፣ ቅሬታ የለኝም መልካም ከሆነልሽ። ክፉሽን አልወድም መብትሽን አልነካም ከኔ መለቱ ከሆነልሽ መልካም አብረን ባለን ጊዜ ብዙ ዓለም አይተናል። በመዋደዳችን ሰው አስቀንትናል። ፈጽሞ አልወቅስሽም ከቶ ለምን ብዬ የፊቱን ሳስታውስ በፍቅር አባብዬ ክፉሽን አልወድም መብትሽን አልነካም ከኔ መለየቱ ከሆነልሽ መልካም የሆንኩትን ሁሉ እኔ አስታውሳለሁ ስምሽን በክፉ መቼ አነሳለሁ ናፍቆት የለብኝም ፈጽሞ ጥላቻም የሄድሽበት ቦታ ከሆነልሽ መልካም ክፉሽን አልወድም መብትሽን አልነካም ከኔ መለቱ ከሆነልሽ መልካም ስንዋደን ኖረን አመል ቢቀይርሽ አልፈልግም ከቶ እኔ ላስቸግርሽ። ዋጉድ የሰው ነገር ብዬም እኮ አልልሽ፣ ቅሬታ የለኝም መልካም ከሆነልሽ። ክፉሽን አልወድም መብትሽን አልነካም ከኔ መለቱ ከሆነልሽ መልካም አብረን ባለን ጊዜ ብዙ ዓለም አይተናል። በመዋደዳችን ሰው አስቀንተናል። ፈጽሞ አልወቅስሽም ከቶ ለምን ብዬ የፊቱን ሳስታውስ በፍቅር አባብዬ ክፉሽን አልወድም መብትሽን አልነካም ከኔ መለቱ ከሆነልሽ መልካም የሆንኩትን ሁሉ እኔ አስታውሳለሁ። ስምሽን በክፉ መቼ አነሳዋለሁ? ናፍቆት የለብኝም ፈጽሞ ጥላቻ የሄድሽበት ቦታ ከሆነልሽ መልካም ክፉሽን አልወድም መብትሽን አልነካም ከኔ መለቱ ከሆነልሽ መልካም ክፉሽን አልወድም መብትሽን አልነካም ከኔ መለቱ ከሆነልሽ መልካም ከሆነልሽ መልካም ከሆነ